ሄሎ ሄሎ ሰላም ጤና ይስጥልን አቶ አባይ አቤት ከዊፕላስ solution ነበር የምደውለው የ transportation አገልግሎት ሰጪ ተቋም ነው
እሺ እ ለአሽከርካሪዎች ለየት ያለ ነገር ይዘን መተን ነበር
Okay ደውላችሁልኝ ነበር ከዚህ በፊት ተደውሎልሃል አዎ እሺ እ ይቅርታ በጣም እንዴት ነው ስራ
አይ እየሰራሁ አለ Okay እሺ በ street pickup ግን ያው ስለጀመረ መስራት ትችላለህ Okay ያለው information ደርሶኛል በቃ አመሰግናለሁ መልካም ቀን ይሁንልህ እሺ